ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል እባክዎ ምን ልርዳዎ?
ጤና ይስጥልኝ።
ጤና ይስጥልኝ።
አዲስ አበባ ኮምቦልቻ የ plane ticket ፈልጌ ነበር።
ከአዲስ አበባ ኮምቦልቻ
እ ለመች ነበር የፈለጉት?
ለነገ ወይ ደግሞ ቅዳሜ ከጧል።
መሄጃ ብቻ ነው
አዎ።
ለአንድ ሰው?
አረ አለ ሌላ እነግርሃለሁ።
ለስንት ሰው ነው? እሺ
አ- አራት አራት ሰው። ሁሉም እ, አዋቂዎች ናቸው?
እ?
ሁሉም አዋቂዎች ናቸው?
አዎ
አንድ ደቂቃ ይጠብቁኛል። እያየሁሎት ነው።
እ?
እያየሁሎት ነው። አንድ ደቂቃ
እሺ የባለፈ እንትን አለኝ ደግሞ መቀየር የሚቻልም ከሆነ ተመላሽ ብር አለኝ።
እ፣ መቀየር እንኳን አሁን እኛ ጋር አልጀመርንም
እ ለጊዜው
እሺ
በረራም ያለን ለሰኞ ነው።
ኦ እሺ አይደረስም።
አሪፍ ነው። ሌላ የምረዳውት እ?
ነገር ይኖራል?
የሚጨምር ምናምን የለም። ከዛ እንትን ለማለት ከዛ ወዲህ
ከዛ ወዲህ የለም። ሁሉም ቦታዎቹ ሙሉ ናቸው።
እሺ
እሺ፣ ሌላ የምረዳውት ነገር ይኖራል?
ምናምን የለም። አመሰግናለሁ።
እናመሰግናለን ስለደወሉ። መልካም ጊዜ።
ጭራሽ